ሰላም ጤና ይስጥልኝ። Best Bet አብሮ ይስጥልን።
እሺ፣ ምን ልርዳው?
አይ ቲኬቱ አልበራልኝ ብሎኝ እኮ ነው።
እሺ፣ cashier code ኡን ይንገሩኝ አንዴ።
አስራ ሶስት ሰባ ሶስት
አስራ ሶስት ሰባ ሶስት ነው ያሉኝ።
አስራ ሶስት ሰባ ሶስት እሺ፣
ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ እሺ፣ አንዴ እ ጠብቁኝ። ሶስት ጨዋታ ወድቋልና lost ነው።
በስ ነው አዎ
ቦኔት ምናምን የለውም።
የለውም። አዎ ሶስት lost ነው ያለው።
አዎ ይሄ አሁን አንዳንድ ብቻ ይበራል ወይ አለበለዛ ይህን ይባል እኮ ነው። እኛም እንደው ይሄን ለምን አዎ አታስተካክሉም እናንተ?
ይቅርታ፣ እያስተ- እናስተካክላለን።
እሺ አሁን በርቷል። እሺ፣ እሺ እሺ።
መልካም ቀን። እሺ